ይመስለኝ ሄሎ ሰላም ይመስለኝ በኮማይት የተሰው መረጃ ልጦ
ሄሎ ይመስለኝ
አሁን ደውዬ ተቋርጦብኝ ነበረ።
እሺ
ምን- በቂ ኢንፎርሜሽን ሳላገኝ ነው።
አሀ ስለምን ነበር የጠየቁት?
እ፣ አገልግሎት የምትሰጡት አገልግሎት በ- በሬዲዮ በ- ስለሰማን በደንብ አላወቅንም።
አሀ እሺ ምን አይነት አገልግሎት እንደምንሰጥ ነው ማወቅ የፈለጉት?
አዎ እሺ እኛ ስለ ውጭ ሀገር ጉዞዎች የተለያዩ መረጃዎችን ምን ምን ዶክመንቶች ማሟላት እንደሚኖርቦት፣ የ plane ticket ኦት ምን ያክል እንደሚሆን የተለያዩ ነገሮችን መረጃ እንሰጦታለን።
እሺ ይህንን መረጃ ይዘው እርስዎ ምንም አይነት ወጪ ሳያወጡ በራሶት መንገድ እንዴት አድርገው በስራ ከሆነ ለትምህርት ከሆነ ወይም ደግሞ ለጉብኝት ከሆነ የሚሄዱት እንዴት አድርገው መሄድ እንደሚችሉ መረጃ እንሰጦትና በራሶት መንገድ መሄድ እንዲችሉ እንረዳዎታለን።
እሺ ይሄ ነው የምንሰጠው አገልግሎት።
Okay። ሁሉ ነገር ኦንላይን ነው ወይስ ቢሮ አላችሁ?
አይ እኛ በስልክ መስመር ነው የምናስተናግደው። በስልክ ተደውሎ መረጃዎችን እንሰጦታለን።
እንጂ በአካል እናንተ ጋር መሄድ የለብንም።
አዎ በአካል አናስተናግድም። ለጊዜው በስልክ ብቻ ነው የምናስተናግደው።
እሺ፣ አመሰግናለሁ።
እሺ ማወቅ የሚፈልጉት ነገር ሲኖር መደወል ይችላሉ። ለሚፈልጉት ሀገር እሺ።
እንነግሮታለን።
እ፣ በምንፈልገው ስራ አይነት ነው ምን አሉኝ?
በምፈል- በ- በምን እኛ በምንፈልገው መስመር ነው ማለት ነው። ስራም አገርም አዎ እርስዎ በሚፈልጉት ሀገር ነግረውን እኛ ምን ማሟላት ይኖርቦታል፣ እንዴት አድርገው process ኦትን መጨረስ ይችላሉ የሚለውን መረጃ ሙሉ መረጃ እንሰጦታለን።
process ኡን ነው እንጂ ከአገናኝ አይደላችሁም።
አይ አገናኝ አይደለንም ደንበኛችን፣ እኛ መረጃ ነው የምንሰጡት።
አሀ፣ እናንተ መረጃ ልትሰጡን ነው።
አዎ አዎ መረጃ ነው የምንሰጡት።
እሺ፣ በጣም አመሰግናለሁ።
እሺ
ሰላም ይደሩልኝ።
እሺ ስለደወሉ እናመሰግናለን። መልካም ምሽት።
እሺ